ለ ሄሎ ሄሎ፣ ጤና ይስጥልን።
እግዚአብሔር ይመስገን።
ከቢጃይ ጥሪ ቀደም ደውሎ ደመያችን ሄሎ ግሮሰሪ ነው።
አዎ ኖ የቢጃይ መለያ ቁጥር ያለ ጽሑፍ መልዕክት የምንድን ነው ሆቴል ቢጃይ?
ኮሎታል።
እ? ቢራ
አዎ ደንበኛችን ቅዱስ ጊዮርጊስ፣ ሜታ የመሳሰሉት እሺ፣ የቢጃይ መለያ ቁጥር በስልክ ሆቴል ኮሎታል።
አልተላከልኝ።
ልንገሮት አርባ ዘጠኝ አርባ
እሺ፣ አርባ ዘጠኝ አርባ እሺ፣
ዘጠና ስድስት አስራ ሰባት
እሺ።
ይሄ መልካም ቀን።
በሚሴይ ለምን አክቲኩም በሚሴይ በመሴጅ ተልኮ ደንበኛችን ስላልደረሰዎት ነው ደውለን እያሳወቅን ያለ ነው።
እሺ፣ ካርዴ ላይ ነው ይሄ ቁጥር ማኖረው።
አዎ በሰማንያ ስድስት ሰባት ሰባት ደውለው ማንኛውንም አይነት ቅሬታ ሲያቀርቡ ከቢጃይ ጋር የተያያዘ የቢጃይ መለያ ቁጥር ሲጠየቁ ይሄንን ይንገሯቸው።
እሺ፣ እሺ።
እሺ መልካም ቀን።
ይመስ-